ሰላም ጤና ይስጥልን ቤት ቤት Hello አ- አቤት አቤት።
ጤና ይስጥልን ቤት ቤት አዎ በሱ ቤት ነው። system ችግር አስቸግሮን ለምን እንደሆነ ኬት check ነው አረ ኤፍሬም ስወዶ የሚል እሺ ፍሬም ምንድን ነው አዎ።
ያስቸገረኝ
login ብለን ከገባን በኋላ select flyer ምናምን እ, እንትኑን ማሳየት አልቻለም። ታውቂያለሽ ማ- እሺ፣ ትኬት ምን- ማውጣት አንደኛ ኳሱን ጨዋታውን ማሳየት ያ- login ብሎ ይገባል እንጂ አዎ select login ብሎ ፍላየሩ ጋር- ይገባል እ?
login ብሎ ይገባል ይገባል አዎ።
እሺ ምኑን ነው ያስቸገረክ ትኬት ታውጣ ከ- ከዛ በኋላ ትኬት አያወጣም። normally እንትኖቹንም አያሳይም። ጨዋታ ኮ- ኮድ አስገብተን የምናየው አለ አይደል?
አዎ አዎ እሱን ጭራሽ አያሳይም። በቃ
እሺ ምን ሆኖ ነው ችግሩ? እንዴት እንደሆነ ቀደምም ደውዬ ያለው እሺ ምን አሉ?
ይስተካከላል ተብሎ የጠበቅኩ ነበር።
አዎ እንደዛ ነው ያሉት። በእርግጥ ግን እንደዛ ካሉት ነው አሁን ሌላ ችግር ልጠይቅልኝ።
የለውም። እኔ አይ ምናልባት ሌላ ምንም የተፈጠረ ነገር የለም። ያው ይስተካከላል ካሉት ያው ይስተካከላል።
አዎ ምናልባት በ agent በኩል ስለሆነ የብር የምናምን የእንትን ጉዳይ ካልሆነ አይ ችግር የለውም። ምንም ካላሉት እነሱ ይስተካከላል ብቻ ካሉት ያው ሌላ ነገር የለውም እኮ ማለት ነው።
ከጠዋት ጀምሬ ያው customer እያስጨነቀኝ ስለሆነ የደወልኩ ነበርና ይስተካከላል እሺ ተብሎ ችግር አልተስተካከለም።
የለውም። አሁን አሁን እነግራታለሁ ለጄሪ።
እሺ እሺ እሺ እሺ